ሄሎ ሰላም ጤና ይስጥልን። በሽት ቤት የለም።
Assam and Francis, um, I'm going with uh, project, but project with no Arxinia, እሺ
for Suru, I said I'm out.
አሁን በቴሌግራም እያዋራኸኝ ነበር አይደል?
አዎ አዎ አዎ አዎ ስልክህ ልከህልኛል። ቤስት ቤት ስልክህን
ይህ ስልክ ቤስት ቤት ስልክ
አሀ
እዛ ላይ ላክልኝና check አድርጌ እልክልሃለሁ።
እሺ አድርጌ ላት ይላሉ እሺ እሺ።
በ message የለም
process ላይ ነሽ
በ message እ
በ message ልላት አዎ እዛ ቴሌግራም ላይ
አ እሺ እሺ አየ እሺ አባቴ